ይሄኛውን ግን አላውቀውም። ቦክስ ነው የመጣው። ሄሎ ሄሎ፣ ሄሎ ሰላም ሰላም ነው፣ እንዴት ነሽ?
አለን እግዚአብሔር ይመስገን።
አለ የደንበኛችሁ ነበር ታሸሽታና እሺ እንጠይቅሽ ነበር እ ኮድ አስገብቼ ማለት ነው ቴሊዩ ስለው ኤግዚስት ይለኛል። ለምንድን ነው ምን ደረሰኝ ነው እ
እ፣ ደረሰኝ በስልክ ሰፖርት ማድረግ አይቻልም። ምን ከኮምፒውተር ጋር ነው የሚገናኘው? ስልክ አይ አይደለችም፣ ትንሽ ማኗል አለች ማኗል ማኑዋል አ ሲአርቲ ናት እ ሲአርቲ ነው።
ሲያሪቲ ነው የሚባለው እ፣
ውሃ ሰማይ በጥቁሩ ግላብ አይ ዋ በቺ ቀጭኗ ነጯ
የቷ ሁለት ወረቀት የምጠቀልለዋ ናት።
አ ሁለት ወቀር የምጠቀልለው እሺ የበፊት ነች።
ስልጠና ሰልጥነሃል አንተ አዎ እ አዎ ሰልጥኛለሁ። እኔ ነበርኩ የምጠቀመው እና ከ- አሁን አጋጣሚ እኔ ወጥቼ ሰራተኛ ምን እንደነካች ስላላወቅኩኝ ነው እንደዛ ሲልባት እ፣ እንትን ያለኝ እና እኔም ስሞክረው እምቢ ያለኝ መሸጥ አልቻልኩም።
እኮ በስልክ support ማድረግ ስለማይቻል ነው። ወይ ይዘው መተህ እ፣ እዚህ እንዲቆረጥልህ ማድረግ ትችላለህ። ስም እንዲስተካከል የለውም።
ማድረግ ይችላል። እሺ አሁን ልምዳ አላችኋ
አዎ
እኮ ድንጋይ ገቢዎች እንዳይመጡ ብዬ እኮ ነው።
እሺ
እስቲ እሺ በቃ እሺ